ഹലോ ഹലോ അബേദ്
أنا يستلي أبروش سلم
يمري ورلوت كازوستين يا بوليس تابير
أبين من اللي تعزز منها أطفاو
ለጊዜው ጥፋት የሚታወቀው ፍርድ ቤት ነው፣ ግን በጥርጣሬ እንፈልጋለን።
ስለዚህ ወዴት ልጥፋ እባክዎን?
አሁን ቀጥታ ጉለሌ የሚገኘው ፑል ቤት እንድትመጣ
እ ቢሮን ጅራ
አንለ ቢሮ እንጅራ
ካልመሸ እንግዲህ እንገናኛለን።
ያው ፑል ቤት ከመጣ ነው። ከዛ ውጪ ምን ምን ትሰራልኛል?
ያው ይመሻላ አይመሽም?
ቻለ ነው አስራ ሁለት ተኩል ነው ነው አስራ ሁለት ከሀያ ነው።
ከሀያ ነው እስከምንጨርስ ተኩል አካባቢ ሀያ ጉዳይ
አዎ።
ወደዛ አንድ ሰዓት ከምናምን ነው የምደርሰው ማለት ነው። እኔስ እንደዋወላለን እደውልልሃለሁ።
እሺ፣ እሺ።
በተረፈ ደህና ነዎት?
እግዚአብሔር የተመሰገነ ይሁን። እኛም አለን፣ እነሱም ይጮሃሉ፣ ምን አባታቸው አሉ።
ጥሩ እንግዲህ
አደም ጃርቲን ነጉማ አንተ
ጃርቲን ነጋሲት ይባክ
ማልነጋበት እንጂ ስለ ሮደር እ ማልነጋበት ይተዋረ ካስቲ ሮደር
ማልኒ ወነ ኛተን ተኮ እንጅራ ወነ ሀራ ቀረ ቦሌ ከነጠርገመ ማንጀቴ
ማላንተ እንትን እኮ አተድመ እንደውም ገሩ
እ
ረጨሬሰ እንደውም
እ ሄሎ ሄሎ